የለብሽ
ቤተሰቤት የቅድሙ order ዘጠና ሰባት ዜሮ ሶስቱ
እሺ የት ምን ሆኖ ነው?
አይ እዚህ ሳሊ ተምረን ነው map ኡ የሚያሳየው። customer ኡ ያለው ኮተቤ የት ዜሮ ነው?
ሁለት ነው። ሲኤምሲ ነው ከሴንቸሪ ሞቶ የሚለው የሚነሳውን ነው አይደለ?
አዎ አዎ።
ዘጠና ሰባት ዜሮ ሶስት አዎ customer ኡ ያለው ዜሮ ሁለት ኮተቤ ነው።
እሺ አይልሃለኝ እይልኝ ኤልሳቤት
ሰሊ ደነሽ